አይ ችግር Hello የለም።
ጤና ይስጥልኝ። Hello አሁን ጤና ደ- ይስጥልኝ ዱርገዛ
ጤና ይስጥልኝ።
አብሮ ይስጥልን። እንዴት ዋሉ?
እግዚአብሔር ይመስገን። ያው የእናንተ የቴሌቪዥን ተከታታይ ነኝ Okay፣ እናመሰግናለን።
እና እናመሰግናለን።
ጥያቄ ለመመለስ ነበረ። በ message ይቻላል እንደዚህ ነው በቃል በ message ነው አ በ message text ማድረግ ነው ቁጥሩን።
በቃ በ message text አድርጌያለሁ። እሺ አ አ እሺ አመሰግናለሁ፣ እሺ፣ አመሰግናለሁ።
በትክክል ከመለሱ text ይደርሶታል። የሁለት መቶ ብር ቅናሽ ያገኛሉ። አ- ከአንድ እስከ ሶስት ከወጡ ደግሞ ሙሉውን እቃ ያዘዙት እቃ በነፃ ይደርሶታል ማለት ነው እሺ ያሉበት ድረስ።
አመሰግናለሁ። ጥሩ ነው። በርቱ
እሺ፣ እናመሰግናለን። መልካም ቀን።
በርቱ። እሺ እኔ